የዋ ኧረ ዘመድዬ እልካው ሰው ባጣ እናገረው ላፈር ለተቀመጥኩበት ለፋሁ እንደ ጥፍር ኧረ ዘመድዋ ኧረ ዘመድዋ ዘመድዬ ነይ ነይ አሽሟጣች ሰውና ጋሬጣ አንድ ናቸው የሚያልፈውን ሁሉ በመበጨቃቸው ይሻላል ጋሬጣ ይለቃል በጥሶ አሽሟጣይ ኩፉ ነው መቼ ይለቃል ነቅሶ ረዘ መደዋ ተጫውቶ ተጫውቶ ለማን ያስቀምጧል ተጫውቶ ተጫውቶ ወዴት ያኖሩታል ሲሄድ የቦጭኩኝ ጀርባዬ ተልጧል የዛሬ ዘመን ሰው ልወደው ቸገረኝ ልጠላው ቸገረኝ እንዴት ዋልክ ይለኛል ንሶ የቀበረኝ የየው ዘመዴ ኧረ ዘመዴዬ የየው ዘመዴ ኧረ ዘመዴዋ የሰው ስጋ አልበላም ብሎ ይመላል ሰው እንዲህ አይደለም ወይ የሰው ስጋ መብላት ሲጨዋወቱ ውሎ ሲለያዩ ማማት የየው ዘመድዬ ኧረ ዘመድዬ ዘመዴ ዘመዴ ዘመዴ ዘመዴ ዘመድ የለኔ ያውና እዚያ ማዶ ሰልፈኛ ሲንጋጋ እንዴት ይሳነዋል ሰው በጦር ሲወጋ እንዲው ዘመድዬ ኧረ ዘመድዬ ዘመዴ ደመነሽ ዘመዴ ዘመዴ ዘመዴ ዘመዴ ዘመዴ ዘመዴ ኧረ ዘመዴዋ ኧረ ዘመዴዋ ዘመድዬ የዛሬ ጓደኛ ዋንጫ አገናኘው መልክ ያገናኘው ሸጠት ሸጠት ይላል መከራ ሲያገኘው እየየው ዘመዴ ኧረ ዘመዴዋ ዘመዴ ዘመዴ ዘመዴ ዘመዴ ዘመዴ እንደምነሽ እየየው ዘመዴ ኧረ ዘመዴዋ ዘመዴ የነነ ኧረ ዘመዴዋ እየየው ዘመዴ ወርዶ ወርዶ አቀበት ይዋኛል ውዋ ወርዶ ወርዶ አቀበት ይዋኛል አትበሳጭ ልቤ የባሰ ይገኛል የየው ዘመዴ ኧረ ዘመዴዋ በዛ ክፉ ገደል ህዝብን በጨረሰው እየተጓጓዝን ጋራውን ሳናልፈው እንዴት ጓደኛውን አላቅም ይላል ሰው የው ዘመዴ ኧረ ዘመዴዬ ዘመዴ ዘመዴ ዘመዴ የየው ዘመዴ ዘመዴ ኧረ ዘመዴዋ ኧረ ዘመዴዋ የየው ዘመዴ ኧረ ዘመዴዋ ተፋቅሮ በመጨረሻው ይሰው ምን ይመስላል ሆነ ማርከሻው የው ዘመዴ ኧረ ዘመዴዋ ኧረ ዘመዴዋ የው ዘመዴ ኧረ ዘመዴዋ ዘመዴ